ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ምን ላጫውት?
ምን መኪና ነበር እንፈልግ ነበረ፣ ባንክ ያለበት ምን አይነት መኪና?
ኳሽካ ኒሳን ኳሽካ ያላችሁ
ካሽካይ
እ ኒሳን
ካሽካይ አለን ሁለት ሺህ- ካሽካይ አለን ሁለት ሺህ አስራ ሰባት
ስ- ታርጋውስ
ሁለት ሺህ አስራ ሰባት አለ
ሁለት ሺህ አስራ ሰባት እ?
ታርጋ ነው የፈለጉት
እኮ ታርጋው ስንት ቤት ነው እስኪ ንገሪኝ። ያየነው መኪና ስላለ
ሶስት ነጥብ ሁለት ነው ዋጋው
እ፣ ዋጋው ምን ሲቪ ሲቪት ነው?
አዎ።
እ፣ እሺ